Hello ጤና ይስጥልን ችሪፕ
አብሮ ይስጥልን። Hello Hello
ያሸነፍኩትን ገንዘብ ለማውጣት ፈልጌ ነበር እንትን እንደሆነ ለማወቅ ነው።
game ተጫውተው ነው
game ተጫውቼ ለማውጣት ወደ ብር ቴሌብር ተልኮሎታል። check አድርገዋል።
አዎ ተልኳል አለ balance እንችን ባለ wallet ዎ ላይ ነው አይደል የገባው?
ቻለ እንትኑ ላይ ማለት profile ን ስነካው አምስት መቶ ብር አለ እያለ ነው።
አዎ፣ wallet ዎ ላይ ስለገባ ነው።
እሺ
ስለዚህ በሱ order ማድረጋችሁም ወይስ ብሩን ማውጣት ፈልገው ነው? ወደ ቴሌብር መቀየር ፈልገው ነው?
አዎ ወደ ቴሌብር ፈልጌው ነው።
እሺ check አድርጌ መልሼ ልደውልልዎት።
እሺ ወደ እሺ።
ቴሌብር ልኩ። እሺ እሺ በስልክ ቁጥር መልሼ እደውላለሁ።
እሺ እሺ እሺ